ኃይሎ ጤና ይስጥልን።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን። Donkey Tube ነው አራተኛ ዙር የወጌሻ ስልጠና።
እሺ information ፈልጌ ነበር። አዎ OK እሺ፣ ምን ልንገርሽ?
ለምን ያህል ጊዜ ነው? ምን ያህል ነው ክፍያው? የት አካባቢ ነው?
እሺ ወጌሻ አራተኛ ዙር ለሶስት ወር የሚሰጥ ኮርስ ነው።
እሺ በሳምንት ሶስት ቀን ማለት ነው።
እሺ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ድረስ ነው የሚሆነው። ሰኞ፣ ሮባር ወይም ማክሰኞ፣ ሐሙስ፣ ቅዳሜ ቀን አልተወሰነም። ነገር ግን ሶስት ወር ነው የሚፈጀው class ኡ ማለት ነው። የፊታችን ሰኞ ነው የምንጀምረው።
እሺ ያከፋፈል ሁኔታው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ በሶስት ወር ውስጥ የምትወስዱት credit hour ሀያ credit hour ሲሆን አስራ አምስት ሺህ ብር ማለት ነው። ነገር ግን ሰኞ እስከ ስድስት ሰዓት ድረስ ለሚከፍሉ ተማሪዎቻችን ልዩ የሆነ ቅናሽ አለን። ሰላሳ አራት percent discount አድርገናል። ደግሞ ሰላሳ ሺህ ብር ምናምን ማለት ነው። የሶስት ወሩ አንዴ አስር ሺህ ብር ማለት ነው።
እሺ የት አካባቢ ነው የሚሰጠው?
ሀያት ሀያት ደራርቱ አደባባይ ተስፎ ሲኒማ
ሩቅ ነው። እሺ ሌላ ቦታ የለም።
ሌላ ቦታ የለንም። ኦንላይንም መውሰድ ትችያለሽ። ግን ኦንላይን ይቻላል ማለት ትምህርቶች እንትን የለውም ችግር ማለት ለውጥ የለውም። ኦንላይን ሲሆን በአካል ሲሆን ያው ነው።
OK እሺ thank you መልሼ ልደውልልሽ።
እሺ ቴንክ ዩ